ጠዋት ጠዋት
hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ Flintstone Homes ነበር የደወልኩሉት።
እሺ እሺ። ውይ ዛሬ ነበር አይደለ? እንትን ላይ አዎ ቀጠሯችን ዛሬ ነበረ።
ስት አድርጌዋለሁ። ይቅርታ።
okay መምጣት ይችላሉ ታዲያ?
ውይ ዛሬ እም፣ እኔ እኔ- እኔ እንጃ ኧረ አይመስለኝም። ገና ሰሚት ሊሄድ ነው።
okay እሺ፣ እሺ። እና መቼ ላርግልሽ?
እስቲ ወይ ደውዬ ላሳውቅሽ። እሺ፣ እሺ፣ እሺ።